ቆይ ጥላይ እስኪ የቀደመውን ማለት ነው።
ውሃ PC እንደገና connect አድርጊኝ።
የሚችለውን የሚችለውን እሺ፣ አንዴ መጣሁ። አይ የዛሬውን ጭምር አይደለም ይሄኛውን እ አ- ይሄ የሚችለውን ለሱ ስጥልኝ። የዛሬው አይፈረምም አለኝ። እሺ ቆይ ጥላይ
እሺ።
እየሮጥኩ ልሂድ እንጂ።
አል- አልተነቃቀለም እ?
አይ አልነቃቀልኩትም። ካል እንትን ልበል እየሮጥኩ ነው እንግዲህ። ማራቶን ታስሮጠኛለህ አይደል?
ሩቅ ነው ቅርብ አይደል እንዴ? አይቼዋለሁ እኮ ካፌ ቢሮ።
ነው እኮ ካፌ ነበርኩ። አሁን ወደ ላይ ልወጣ ነው።
አ- ነው እንዴ?
አልተፈረመም፣ ረጋ- ይፈረማል እያልኩ አይደል እንዴ? እየሰማኸኝ?
ረጋ- ረጋ ብለሽ አሁን ደርሻለሁ። አንድ ሁለት ፎቅ ነው የቀረኝ።
ኧረ ስንት ፎቅ ነው አትልም?
አይ፣ ግን ቢሯችሁ ያምራል እኮ የምር።
ወደድከው?
አዎ።
እሺ ቆይ አንዴ አንዴ አዲስ አዎ እሺ እሺ አይ እሺ ይኸኛው አይደለም እሺ ቆይ not ready እያለኝ ስለሆነ ትንሽ ጠብቀኝ ምን TeamViewer?
አዎ ቆይ አሁን connect አድርጓል ያዝ እሺ
ስድስት አስራ ስምንት እሺ መቶ ሰባ ስድስት እሺ መቶ ሀምሳ አራት መቶ ሃምሳ አራት አዎ እሺ
ንገሪኝ password።
U አስራ ሰባት እህ
ZM እ
አምስት እህ ጂኤ
ጂኤ አዎ
እሺ እስኪ ትንሽ እንትን እንበልና እንፈላሰፍበት ለሌላም እንደ- እንዲሆነ እሺ እንፈላሰፍበታለን እም፣
ችግር የለም እንቀይረዋለን ይሄንን እዚህ ጋር እናደርገዋለን እኛ ገብቶኛል ግን እናደርገዋለን ችግር የለም አዎ፣ አሁን እሺ አይልም።
በምን እ፣ እኮ ተመሳሳይ ነው እኮ ብዬ ነው እም፣ እ፣ ምናልባት እንትኑ ብቻ ካለ በቃ እንደዚህ አይነቶች ካልመጣን አይሆንም።
እኮ ብትመጡ ይሻላል እንደዛ ከሆነ እሺ በቃ ቻው። እሺ።
እሺ እሺ